ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከዋሳ Express ነው የምደውልሎት።
ዋት ዋት
ዋሳ ኤክስፕረስ
ዋሳ አዎ።
Express ማለት
አሁን እ፣ ቴሌግራም ላይ እያወሩ okay ነበር እና okay okay okay okay እሺ። አ እሺ፣ ደንበኛችን ምን ልርዳውት?
ያው እኮ ጻፍኳቸዋለም ሁለት መጽሐፍ እ፣ ፈልጋለሁ እኮ ነው ያልኩት። አንዱ የ Alvin Toffler Power Shift ነው። አንዱ እሺ፣ ደግሞ Brave New World የ Aldous Huxley መጽሐፍቶች ናቸው።
እሺ ደንበኛችን ምን ያደርጉልናል መሰሎት?
ም።
እርስዎ የሚፈልጉትን መጽሐፍ ከሚፈልጉት እ፣ website ላይ search ያደርጉና link ኡን ነው ለእኛ የሚልኩልን።
አማዞን እ፣ እንገዛ ከአማዞን እናመጣልናለን እንደ እያላችሁ ያላችሁ እናቴ አዎ እኮ አም- አሁን ከአማዞን ላይ ከፈለጉ አማዞን ላይ search አድርገው link ኡን ለእኛ ርዕሱን ሳይሆን link ኡን ነው ም።
ለእኛ የሚልኩልን።
too busy busy መሆን አልፈልግም። ተዩ በቃ እኔ አሁን get it through my friends በቃ ተዩ።
እሺ እሺ ደንበኛችን